ሄሎ ሰላም ጤና ይስጥልን። ከልጅ ሰላም።
ኢንተርኔት ሬዲዮ ወልክ እሺ
አንድ ትኬት ሰባ አንድ ሰላሳ ኮልድስ ባር እንደ ሬስቶራንት የሚባል ቤት እኛ ስንመዘግብ ክሊኒንግ ብለን ከዛ ደግሞ በስኬዱላቸው መሰረት አልተጸዳላቸው ብለን ነበር የመዘገብ ነው።
እሺ ከዛን እናንተ የላካችሁላቸው የጥገና ክፍሎችን ነበርና የጥገናው ክፍል እዛ ከደረሰ በኋላ ጥገና ብለው ነው ያስተላለፉልን። ለውላችሁ አስተካክሉ ብለውን ነው።
ስለዚህ maintenance የምፈልገው ነው። ማን ነው maintenance ጽዳትን የፈለጉት ነበረ። እኛም የመዘገብ ነው በስነ ስርዓት ጽዳት ብለን ነው።
በቃ እሺ፣ check ላድርገውና እንትን ልደውልልሽ መልሼ እና እንድልካለ ችግር የለውም።
እሺ ሊሆን ይችላል፣ እናስተካክላለን።
እሺ እሺ አመሰግናለሁ።
እሺ